ሄሎ ጤና ይስጥልን።
ሰላም ጤና ይስጥልን። ትንሽ ቀደም ብዬ ደውዬ ነበረ እሺ እና ለመክፈል ፈልጌ ንግድ ባንክ አይሰራም ነበር እና እሺ ቴሌብር አማራጭ ስልክ ቁጥር ሰታኝ ነበር አንዲት ልጅ በዚህ ስልክ
ቴሌ ብር ሰጠሽ ነው? አዎ እና በሱ service አድርጌ ነበረ እና screenshot አድርጌ አስገብቼ ነበረ።
እሺ link ኡ ላይ ነው የተመዘገብሽው?
አዎ link ኡ ላይ ተመዝግቤ ነበረ።
በቃ እኮ ስትመጪ ትኬት እንሰጥሻለን ማለት ነው።
so እርግጠኛ ለመሆን ነበረ መግባቱ።
አዎ። እንትን ነው link ኡ ላይ attach አድርገሻል?
አዎ screenshot ኡ አድርጌዋለሁ።
በቃ እ እሱ የሚሰሩት ሌሎች ልጆች ናቸው። ስትመጪ እንትን እንላለን። ሲመጡ ነው ትኬት የሚሰጠው በር ላይ ቼክ እየተደረገ።
እሺ እሺ መልካም ቀን።